ሄሎ
አቤት
አይስልም
የዛሬ መስገን ደውለውልን ነበረ ወደ ፍሊንትስቶንም ስ-
ደውዬ ነበረ። ይኸውልህ በሰው በሰውም የሚታወጡ ነበረ በራሴ ሲሙ ምን አሉኝ?
ይሄ ሲም
እ፣ በሰው እጅ ነው የወጣ- በሰው እጅ ነው የወጣው ተሳስተዋል። ቴሌ አይደለም የደወሉት
ስለ አይደለም አይደለም።
ሌላ ምክር ነው።
አዎ ዘጠኝ ዘጠና አራት
እሺ